የሀ ነጠላ ግስ ለህሃ ለህሃ ቀዳ ለህልሃ ነከረ ለምሃ ለማ ለስሃ አልጫ ሆነ ለቅሃ አበደረ ለብሃ ሰራ ለትሃ ተጎነጨ ለጥሃ ገበረ ላህልሃ ራሰ ሎሃ ጻፈ መልሃ መዘዘ መልሃ አጣፈጠ መስሃ ምሳ አደረገ መርሃ መራ መትሃ ሳሳ መንዝሃ ተደላደለ ተቀማጠለ መድሃ ፈጨ ሞርቀሃ ላጠ ሞቅሃ አሰረ ሞጥሃ ለበሰ ሞጽሃ ጠመቀ ሰርሃ አቅናና አከናወነ ሰርሃ ደከመ ሰራ ሰብሃ አመሰገነ ሰብሃ ሰባ ሰይሃ ደረቀ ጠፋ ሰይሃ ታመመ ሰጥሃ አሰጣ ሰፍሃ ዘረጋ ሳህስሃ አፈገፈገ ሳርሃ አበራ ሴሃ ወገጠ ሶርሃ አበራ ረምሃ ወጋ ረስሃ አደፈ ረቅሃ ጋረጠ ረብሃ ረባ ረውሃ ቀደደ በሳ ረግሃ ረገጠ ሮሃ ነሰነሰ ቀምሃ አፈራ ቀርሃ ጨለጠ ቀድሃ ቀዳ ቃህቅሃ ቆረቆረ ዘለግ አድርጎ ተናገረ ቃርሃ ተኮሰ ቄሃ ቀላ ቄቅሃ ፈተገ በልሃ ስለት ሆነ በርሃ በራ በዝሃ በዛ በጥሃ በጣ በጥሃ ደነቆረ። ይቅርታ፣ በጥሃ ደነቆረ። በጽሃ ደረሰ። በኩሃ ነፋ፣ አነደደ። ባሕብሃ ቀረና ከረፋ። ባልሃ አዳነ። በሁበሆ በሰበሰ፣ ሸተተ። ተመላትሃ አጋና ተማታ፣ አናጋ፣ ተማታ። ተመላትሃ አጨበጨበ፣ ተጻፋ። ተመክሃ ተመካ። ተሞጥሃ ተጎናጸፈ። ተሰርሃ ተከናወነ። ተራህርሃ ራራ፣ ቸር ሆነ። ተቃድሃ ተደነባበረ። ተበውሃ ሰለጠነ። ተባጽሃ ተባበረ፣ ተገናኘ። ተተዋስሃ ተደበላለቀ። ተንሃ አገመ። ተአይሃ ተተኮሰ። ተወሃውሃ ተብለጨለጨ፣ ተመላለሰ። ተወጽሃ ተጨነቀ፣ ተቅበጠበጠ። ተዋክሃ ተከራከረ፣ ተፈካከረ። ተዋጽሃ ተያዘ በክፉ ነገር። ተየውሃ ገር ሆነ፣ ተሞኘ። ተይሃ ፈራ። ተገሃገሃ ተከራከረ። ተጋውሃ ተከማቸ። ተግሃ ተጋ። ተጠፋልሃ ተጠባበቀ። ተጻብሃ ተጠየቀ። ተጻበሃ እንዴት አደርህ ተባባለ። ተፈስሃ ደስ አለው። ቴሃ ቀላወጠ። ቶስሃ ጨመረ። ነህንሃ ትርፍርፍ አለ። ነስሃ ተመለሰ። ነስሃ ከረፋ፣ ሸተተ። ነቅሃ ነቃ፣ ዳነ። ነቅሃ ተነሳ፣ ተጋ። ነብሃ ጮኸ። ነዝሃ ረጨ። ነድሃ ወጋ። ነግሃ ነጋ። ነጽሃ ንጹሕ ሆነ። ነጽሃ ጣለ። ነፍሃ ነፋ። ኖሃ ረዘመ። አልህሃ አራሰ፣ አበዛ። አመልትሃ አመሳቀለ። አመልትሃ አማታ። አመርግሃ አንከባለለ። አመዋርሃ አናፈሰ። አሜርግሃ አራገበ። አሜግሃ አበራ። አምሃ እጅ ነሳ። አሰይሃ አሳመመ፣ አቆሰለ። አስተናጽሃ አጠራ። አራውሃ አራገበ። አርስሃ አሳደፈ። አርሰሃ ስሃ ተጠራጠረ። አርሰሃ ስሃ አደፋረሰ። አርሰሃ ስሃ ተፋረደ፣ ተፈራረደ። አርበሃ አረባ፣ አበዛ። አርብሃ አስገዛ፣ ጨመረ። አቅየሃ ይሃ አቅላላ። አብሃ ፈቀደ፣ አሰናበተ። አብሃብሃ ፈሰሰ፣ ተንጠበጠበ። አብኩሃ አናፋ፣ አናፋ። አንሃ ወደ ኋላ አለ። አንስሃ ስሃ አንቀሳቀሰ፣ ተንቀሳቀሰ። አንሰሃ ስሃ አረማመደ ተረማመደ አንበሃ በሃ ዱብ ዱብ አለ አንክሃ ከሃ ፈተፈተ አውጽሃ አፈሰሰ ጠመቀ አይሃ አጠፋ ወደ ኋላ አለ አጸንህሃ አሻተተ አጽነሃ ነሃ ወዘወዘ አጽነሃ አደባ ሸመቀ ኤሃ ተኮሰ ከልሃ ጮኸ ከልትሃ አሰረ ኮስሃ ተናጻ ኮርሃ ግድ አለ ወክሃ ደነፋ ወጥሃ ከመረ ደረደረ ወጽሃ አፈሰሰ ተነፋ ዘህዝሃ ሰፈረ ዘልሃ ጠመቀ ዘርሃ ረጨ ጠመቀ ዘርቅሃ ዘከዘከ ዘብሃ አረደ ዘንግሃ ዘነጋ ዘግሃ ዘጋ ደህሃ ጸና ደምሃ መለከ መረመረ ገዛ ደርግሃ ደረተ ደቅሃ መታ ነደለ ጠመዘዘ ደቅሃ ባረከ ገህገሃ ከለከለ ገህሃ ገለጸ በራ ገህገሃ አስተወ ጸጥ አደረገ ገርሃ ገራ ፈረስና በቅሎን ገንሃ ገንሃ ተቆጣ ጋህግሃ ከለከለ ጎሃ ነጋ ጠብሃ አረደ በለተ ጠንፈሃ ተብረጀረጀ ጠፍሃ አጨበጨበ ጠፍልሃ መዘነ ጠፍንሃ ጨፈነ ጸርሃ ጮኸ ጸብሃ ጠለቀ ጸብሃ ገበረ ጸንሃ ቆየ አደባ ሸመቀ ጼሃ ጠረገ ፈልሃ ፈላ ፈርሃ ፈራ ፈትሃ ፈረደ ፈጽሃ ፈነቀለ ሰነጠቀ ሰበረ ፎሃ ገመሰ እስካሁን የተባሉት የግስ አረባብ አገሳሰስ ላይ ነው። የግስ አጠናን ላይ ደግሞ እንዴት እንደሚባል በዚህ በሀ ብቻ ግስ ለምሳሌ እንዲሆን እንደገና ከመነሻው ጀምረን በአጠናን መልኩ እንለዋለን። ለህሃ ቀዳ ቀዳ ለህሃ ህዝቡ አንድ ላይ ቀዳ ይላሉ ማለት ነው። ለህልሃ ነከረ ነከረ ለህልሃ ነከረ ማለት ነው። ለምሃ ለማ ለምሃ ለስሃ አልጫ ሆነ አልጫ ሆነ ለስሃ ለቅሃ አበደረ አበደረ ለቅሃ ለብሃ ሰራ ሰራ ለብሃ ለትሃ ተጎነጨ ተጎነጨ ለትሃ ለጥሃ ገበረ ገበረ ለጥሃ ላህልሃ ራሰ ራሰ ላህልሃ ሎሃ ጻፈ ጻፈ ሎሃ መልሃ መዘዘ መዘዘ መልሃ መልሃ አጣፈጠ አጣፈጠ መልሃ መስሃ ምሳ አደረገ ምሳ አደረገ መስሃ መርሃ በራ መራ መርሃ መትሃ ሳሳ ሳሳ መትሃ መንዝሃ ተደላደለ ተቀማጠለ ተደላደለ ተቀማጠለ መንዝሃ ተደላደለ ተቀማጠለ መድሃ ፈጨ ፈጨ መድሃ ፈጨ ሞርቀሃ ላጠ ላጠ ሞርቀሃ ላጠ ሞቅሃ አሰረ አሰረ ሞቅሃ አሰረ ሞጥሃ ለበሰ ለበሰ ሞጥሃ ለበሰ ሞጽሃ ጠመቀ ጠመቀ ሞጽሃ ጠመቀ ሰርሃ አቅናና አከናወነ አቅናና አከናወነ ሰርሃ አቅናና አከናወነ ሰርሃ ደከመ ሰራ ደከመ ሰራ ሰርሃ ደከመ ሰራ ሰብሃ አመሰገነ አመሰገነ ሰብሃ አመሰገነ ሰብሃ ሰባ ሰባ ሰብሃ ሰባ ሰይሃ ደረቀ ደረቀ ሰይሃ ሰይሃ ታመመ ታመመ ሰይሃ ታመመ ሰጥሃ አሰጣ አሰጣ ሰጥሃ አሰጣ ሰፍሃ ዘረጋ ዘረጋ ሰፍሃ ዘረጋ ሳይሰሃ አፈገፈገ አፈገፈገ ሳይሰሃ አፈገፈገ ሳረሃ አበራ አበራ ሳረሃ ሴሃ ወገጠ ወገጠ ሴሃ ወገጠ ሶርሃ ሶርሃ አበራ አበራ ሶርሃ አበራ ረምሃ ወጋ ወጋ ረምሃ ረስሃ አደፈ አደፈ ረስሃ አደፈ ረቅሃ ጋረጠ ጋረጠ ረቅሃ ረብሃ ረባ ረባ ረብሃ ረባ ረውሃ ቀደደ በሳ ቀደደ በሳ ረውሃ ረግሃ ረገጠ ረገጠ ረግሃ ረገጠ ሮሃ ነሰነሰ ነሰነሰ ሮሃ ነሰነሰ ቀምሃ አፈራ አፈራ ቀምሃ አፈራ ቀርሃ ጨለጠ ጨለጠ ቀርሃ ጨለጠ ቀድሃ ቀዳ ቀዳ ቀድሃ ቀዳ ቃህቅሃ ቆረቆረ ቆረቆረ ቃህቅሃ ቆረቆረ ቃርሃ ተኮሰ ተኮሰ ቃርሃ ተኮሰ ቄሃ ቀላ ቀላ ቄሃ ቀላ ቄቅሃ ፈተገ ፈተገ ቄቅሃ ፈተገ በለሃ ስለት ሆነ ስለት ሆነ በለሃ በርሃ በራ በራ በርሃ በራ በዝሃ በዛ በዛ በዝሃ በዛ በጥሃ በጣ በጣ በጥሃ በጣ በጥሃ ደነቆረ ደነቆረ በጥሃ ደነቆረ በጽሃ ደረሰ ደረሰ በጽሃ ደረሰ በኩሃ ነፋ ነፋ በኩሃ ነፋ ባህባሃ ቀረና ቀረና ባህባሃ ቀረና ባልሃ አዳነ አዳነ ባልሃ አዳነ በሁበሆ በሰበሰ በሰበሰ በሁበሆ በሰበሰ ተመላትሃ ተማታ ተማታ ተመላትሃ ተማታ ተመላትሃ አጨበጨበ አጨበጨበ ተመላትሃ አጨበጨበ ተመክሃ ተመካ ተመካ ተመክሃ ተመካ ተሞጥሃ ተጎናጸፈ ተጎናጸፈ ተሞጥሃ ተጎናጸፈ ተሰርሃ ተከናወነ ተከናወነ ተሰርሃ ተከናወነ ተራህራሃ ራራ ራራ ተራህራሃ ራራ ተቃደሃ ተደነባበረ ተደነባበረ ተቃደሃ ተደነባበረ ተበውሃ ሰለጠነ ሰለጠነ ተበውሃ ሰለጠነ ተባጽሐ ተባበረ ተባበረ ተባጽሐ ተባበረ ተተዋስሐ ተደበላለቀ ተደበላለቀ ተተዋስሐ ተደበላለቀ ተንሃ አገመ አገመ ተንሃ አገመ ተአይሃ ተተኮሰ ተተኮሰ ተአይሃ ተተኮሰ ተወሃወሃ ተብለጨለጨ ተብለጨለጨ ተወሃወሃ ተብለጨለጨ ተወጽሐ ተጨነቀ ተጨነቀ ተወጽሐ ተጨነቀ ተዋከሃ ተከራከረ ተከራከረ ተዋከሃ ተከራከረ ተዋጽሐ ተያዘ ተያዘ ተዋጽሐ ተያዘ ተየዋሃ ገር ሆነ ገር ሆነ ተየዋሃ ገር ሆነ ተይሃ ፈራ ፈራ ተይሃ ፈራ ተገሃገሃ ተከራከረ ተከራከረ ተገሃገሃ ተከራከረ ተጋወሃ ተከማቸ ተከማቸ ተጋወሃ ተከማቸ ተግሃ ተጋ ተጋ ተግሃ ተጋ ተጠፋለሃ ተጠባበቀ ተጠባበቀ ተጠፋለሃ ተጠባበቀ ተጻበሃ ተጠየቀ ተጠየቀ ተጻበሃ ተጠየቀ ተጻበሃ እንዴት አደር ተባባለ እንዴት አደር ተባባለ ተጻበሃ እንዴት አደር ተባባለ ተፈስሃ ደስ አለው ደስ ተሰኘ ተፈስሃ ደስ አለው ደስ ተሰኘ ቴሃ ቀላወጠ ቀላወጠ ቴሃ ቀላወጠ ቶስሃ ጨመረ ጨመረ ቶስሃ ጨመረ ነህንሃ ትርፍርፋለ ትርፍርፋለ ነህንሃ ትርፍርፋለ ነስሃ ተመለሰ ተመለሰ ነስሃ ተመለሰ ነስሃ ከረፋ ሸተተ ከረፋ ሸተተ ነስሃ ከረፋ ሸተተ ነቅሃ ነቃ ዳነ ነቅሃ ነቃ ነቅሃ ተነሳ ተጋ ነቅሃ ተነሳ ተጋ ነብሃ ጮኸ ጮኸ ነብሃ ጮኸ ነዝሃ ረጨ ረጨ ነዝሃ ረጨ ነድሃ ወጋ ወጋ ነድሃ ወጋ ነግሃ ነጋ ነጋ ነግሃ ነጋ ነጽሐ ንጹህ ሆነ ንጹህ ሆነ ነጽሐ ንጹህ ሆነ ነጽሐ ጣለ ጣለ ነጽሐ ጣለ ነፍሃ ነፋ ነፋ ነፍሃ ነፋ ኖሃ ረዘመ ረዘመ ኖሃ ረዘመ አልህሃ አራሰ አራሰ አልህሃ አራሰ አመልትሃ አመሳቀለ አመሳቀለ አመልትሃ አመሳቀለ አመልትሃ አማታ አማታ አመልትሃ አማታ አመርግሃ አንከባለለ አንከባለለ አመርግሃ አንከባለለ አመዋረሃ አናፈሰ አናፈሰ አመዋረሃ አናፈሰ አሜርግሃ አራገበ አራገበ አሜርግሃ አራገበ አሜግሃ አበራ አበራ አሜግሃ አበራ አመሃ እጅ ነሳ እጅ ነሳ አመሃ እጅ ነሳ አሰየሃ አሳመመ አሳመመ አሰየሃ አሳመመ አስተናጽሃ አጠራ አጠራ አስተናጽሃ አጠራ አራውሃ አራገበ አራገበ አራውሃ አራገበ አርስሃ አሳደፈ አሳደፈ አርስሃ አሳደፈ አርሰሃ ስሃ ተጠራጠረ ተጠራጠረ አርሰሃ ስሃ ተጠራጠረ አርሰሃ ስሃ አደፋረሰ አደፋረሰ አርሰሃ ስሃ አደፋረሰ አርሰሃ ስሃ ተፋረደ ተፋረደ አርሰሃ ስሃ ተፋረደ ተፈራረደ አርባሃ አረባ አረባ አርባሃ አረባ አርባሃ አስገዛ አስገዛ አርባሃ አስገዛ አቅየሃ ይሃ አቅላላ አቅላላ አቅየሃ ይሃ አቅላላ አበሃ ፈቀደ ፈቀደ አበሃ ፈቀደ አብሃባሃ ፈሰሰ ፈሰሰ አብሃብሃ ፈሰሰ አብኩሃ አና- አናፋ አናፋ አብኩሃ አናፋ አነሃ ወደ ኋላ አለ ወደ ኋላ አለ አነሃ ወደ ኋላ አለ አንሰሃ ሰሃ አንቀሳቀሰ ተንቀሳቀሰ አንቀሳቀሰ ተንቀሳቀሰ አንሰሃ ሰሃ አንቀሳ- አንቀሳቀሰ ተንቀሳቀሰ አንሰሃ ሰሃ አረማመደ ተረማመደ አረማመደ ተረማመደ አንሰሃ ሰሃ አረማመደ ተረማመደ አንበሃ በሃ ዱብ ዱብ አለ ዱብ ዱብ አለ አንበሃ በሃ ዱብ ዱብ አለ አንክሃ ከሃ ፈተፈተ ፈተፈተ አንክሃ ከሃ ፈተፈተ አውፅሃ አፈሰሰ አፈሰሰ አውፅሃ አፈሰሰ አይሃ አጠፋ አጠፋ አይሃ አጠፋ አጸንህሃ አሽ- አሻተተ አሻተተ አጸንህሃ አሻተተ አጽነህንሃ አጽነሃንሃ ወዘወዘ ወዘወዘ አጽነሃንሃ ወዘወዘ አጽነሃ አደባ አድ- አደባ አጽነሃ አደባ ኤሃ ተኮሰ ኤሃ ተኮሰ ተኮሰ ኤሃ ተኮሰ ከልሃ ጮኸ ጮኸ ከልሃ ጮኸ ከልትሃ አሰረ አሰረ ከልትሃ አሰረ ኮስሃ ተናጻ ተናጻ ኮስሃ ተናጻ ኮርሃ ግዳለ ግዳለ ኮርሃ ግዳለ ወክሃ ደነፋ ደነፋ ወክሃ ደነፋ ወጥሃ ከመረ ደረደረ ወጥሃ ከመረ ደረደረ ከመረ ደረደረ ወጥሃ ከመረ ደረደረ ወጽሃ አፈሰሰ አፈሰሰ ወጽሃ አፈሰሰ ዘህዝሃ ሰፈረ ሰፈረ ዘህዝሃ ሰፈረ ዘልሃ ጠመቀ ጠመቀ ዘልሃ ጠመቀ ዘርሃ ረጨ ረጨ ዘርሃ ረጨ ዘርቅሃ ዘከዘከ ዘከዘከ ዘርቅሃ ዘከዘከ ዘብሃ አረደ አረደ ዘብሃ አረደ ዘንግሃ ዘነጋ ዘነጋ ዘንግሃ ዘነጋ ዘግሃ ዘጋ ዘጋ ዘግሃ ዘጋ ደህሃ ጸና ጸና ደህሃ ጸና ደምሃ መረመረ መረመረ ደምሃ መረመረ ደርግሃ ደረተ ደረተ ደርግሃ ደረተ ደቅሃ መታ መታ ደቅሃ መታ ደቅሃ ባረከ ባረከ ደቅሃ ባረከ ገህገሃ ከለከለ ከለከለ ገህገሃ ከለከለ ገህሃ ገለጸ ገለጸ ገህሃ ገለጸ ገህገሃ አስተወ ጸጥ አደረገ አስተወ ጸጥ አደረገ ገህገሃ አስተወ ጸጥ አደረገ ገርሃ ገራ ገራ ገርሃ ገራ ገነሃ ተቆጣ ተቆጣ ገነሃ ተቆጣ ጋህግሃ ከለከለ ከለከለ ጋህግሃ ከለከለ ጎሃ ነጋ ነጋ ጎሃ ነጋ ጠብሃ አረደ አረደ ጠብሃ አረደ ጠንፈሃ ተብረጀረጀ ተብረጀረጀ ጠንፈሃ ተብረጀረጀ ጠፍሃ አጨበጨበ አጨበጨበ ጠፍሃ አጨበጨበ ጠፋ- ጠፍልሃ መዘነ መዘነ ጠፍልሃ መዘነ ጠፍንሃ ጨፈነ ጨፈነ ጠፍንሃ ጨፈነ ጸርሃ ጮኸ ጮኸ ጸርሃ ጮኸ ጸብሃ ጠለቀ ጠለቀ ጸብሃ ጠለቀ ጸብሃ ገበረ ገበረ ጸብሃ ገበረ ጸንሃ ቆየ ቆየ ጸንሃ ቆየ ጼሃ ጠረገ ጠረገ ጼሃ ጠረገ ፈልሃ ፈላ ፈላ ፈልሃ ፈላ ፈርሃ ፈራ ፈራ ፈርሃ ፈራ ፈትሃ ፈረደ ፈረደ ፈትሃ ፈረደ ፈጽሐ ፈነቀለ ፈነቀለ ፈጽሐ ፈነቀለ ፎሃ ገመሰ ገመሰ ፎሃ ገመሰ